hello ጤና ይስጥልን ዋሽንግተን የህክምና ማዕከል
አንድ ይቅርታ።
hello hello
አቤት
ሰላም ነው።
ሰላም
brain MRI ነበር with contrast።
with contrast ነው አዎ ስምንት ሺ ስድስት መቶ ነው ዋጋው
እ?
ስምንት ሺ ስድስት መቶ brain contrast brain MRI with contrast እም። አዎ እንደዛ ነው እንግዲህ ዋጋውንማ እሱ ንገረኝ።
እ?
አላስብም።
hello ወይ ስምንት ሺ ስድስት መቶ ነው ዋጋው
እሺ፣ አንዴ መልሼ ልደውልሽ።
እሺ